ወይ አምስት መቶ ብር በሳንቲም ብር transfer አድርገህ ትናንት ሀያ አራት ሰዓት ጠብቅ ተብዬ ነበር።
ወዴት ነው transfer ያደረገው?
ሳንቲም ቤት
እኮ ሳንቲም ቤ- deposit አድርገ ነው ወይስ withdraw ነው?
አዎ deposit
የት አሁን የደወልክበት ነው የቤት ቤት ቁጥር አይደለም ዜሮ ዘጠኝ አስር ዜሮ ዘጠኝ አስር ሰላሳ ስምንት ሰላሳ ስምንት አስራ ስድስት ሰላሳ ሰባት